hello ጤና ይስጥልኝ ዩቲዩብ የምትመጣው ሰላም ጤና ይስጥልኝ እናትዬ።
እግዚአብሔር ይመስገን።
የ- እንትን የ stand up comedy የነገውን እ፣ እንትን ለማለት እሺ።
ፈልጌ ነበር።
ይቻላል። እሺ link አሉት ወይስ link ኡ እ፣ የትኛውን ቪዲዮአችን ስ- እ፣ ላይ አለ
እሺ እዛ ላይ ይወስዳሉ ወይስ ልላክሎት በስልክ ቁጥሮት?
ችግር የለም። ከዛ ወስዳል። ከዛ ምን ላድርግ? ምረብ ይደረግ።
ከዛ በዛ link ኡ ላይ ክፍያ ከፈጸሙ በኋላ ካልሆነም ደግሞ ክፍያ ከፈጸ- የፈጸሙበትን screenshot አድርገው ይዘው መምጣት ይችላሉ። እዛው
እሺ። አሀ እዛው ቦታ ላይ ነው።
አዎ አዎ እሺ እ፣ ስንት ሰዓት ላይ ነው?
ከአስር ተኩል ጀምሮ ማስገባት እንጀምራለን። የሚጀመረው አስራ አንድ ሰዓት ተኩል ላይ ነው።
አስራ አንድ ሰዓት ተኩል። እሺ። እሺ። thank እናትዬ